ಇಲ್ಲ
ಹಲೋ
ಆಮೇಲೆ ಸಾಲಬ್ನು
ተነስተናል
አብሮ ስልን ዳማስ ነገር ፈጌ ነበር አላችሁ እንዴ? ዳማስ ኢኮ ነው ኢኮ ነው ያለን ዳማስ ቱ የለንም ኢኮ አለን ግን ወይም ኤቭሪ
ኤቭሪ ዳማስ የለንም ወይ ኤቭሪ ወይ ኢኮ
እስከ ስንት አሉ እነሱ?
ምናምን
አይፔል አለ እንዴ?
አዎ አለን ባን- ባንክ ባንክ ያለበት ባንክ ያለበት የለንም ባንክ ምናያይዝልን
እኮም እየያዘ እስከ ስንት እየያዘ
እንደ መኪናው ነው አባት የሚፈልጉት መኪና አይነት ነው የሚ- የሚወስነው
አሉ እጃችሁ ላይ መጥቼ ማየት እችላለሁ?
ይችላሉ የ- ፓስተር ነዋ።
አ ፓስተር ነው። ሲመጡ ግን ይደውሉልና አዘጋጅተን እንድንጠብቁሎት ከ branch branch እንድናመጣሉት ይደውሉልኝ።
በቃ እሺ፣ እሺ።
እሺ አባት።